ዙሪያው ሄሎ ወይ
አረ ድምጻችሁ ዛሬ ምን ሆኖ ነው ምን ሆነ?
አይሰማም አልበላችሁ እንዴ ኧረ በልተናል።
እሺ ኪሎ ሜትር ኪሎ አድርግልኛ እሺ ንገረኝ። order ነበር አርባ አራት ሀያ ሰባት መሰለኝ ቼክ ላድርግ አርባ አራት ሀያ ሰባት አዎ check ላድርገው ቆይ አንዴ ጠብቂ አዎ ልክ ነኝ አርባ አራት ሀያ ሰባት ሀያ ሰባት ሸበሌ ነው የሚለው ሸበሌ አይደለም ማለት ነው የት ነው ታዲያ?
እዛው ሜክሲኮ ነው ግን pin አድርግልኝ ምናልባት ከጨመረ ጥይት ፋብሪካ ነው
እሺ እሺ አየዋለሁ እሺ